ጤና ይስጥልን ጉዳይ አርሴማ እባላለሁ። ምን ልርዳዎት?
sign up ለማድረግ ነበር።
እሺ፣ ከዚህ በፊት ተመዝግበው ያውቃሉ? በጉዳይ ነው። አሁን የመጀመሪያ ነው።
መጀመሪያዎት ነው። እሺ፣ ማን ልበል ስሞትን?
አቤል ሳሙኤል፣ ዶክተር አቤል ሳሙኤል ይባላል።
ዶክተር አቤል
አቤል ሳሙኤል እንዴት ነው?
አቤል ሳሙኤል አይደለም?
ያ
ምን አለኝ?
አዎ አዎ ነው።
ድምፆ ሲቆራረጥ ነበር። ምን አለኝ? ይቅርታ።
አቤል ሳሙኤል ነው።
hello
አይሰማም?
ሄሎ